ሁሉ ስፖርት ነው የምትጫወት?
እንትን ሁሉ ስፖርት ላይ ወደ ቴሌብር ልኬ
እሺ withdraw ብሎ አልገባም። ቴሌብር ላይ አልገባም። አካውንቴ ላይም ቆርጦታል።
Okay ከ withdraw ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩልን።
ልኬልሻለሁ። አዎ ልኬዋለሁ።
መቼ?
አዎ ልኬዋለሁ። ጠዋት ደውዬ ነበር።
በቃ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
እሺ ልኬዋለሁ።
እሺ